ሄሎ ቤርሳቤ ነኝ።
ቤርሳቤት ሚስት ነኝ። ደህና ነች? ሄሎ ሄሎ ሄሎ ወይ ይሰማኛል እ ተቃራኒ ኦርደር ይዤ ነበረ
እና በሳይክል አይሄድ እ
ኦርደር ነንበሩን ንገረኝ።
እሺ ኦርደር ነው አስራ አምስት ሀያ እና አስራ አምስት ዘጠና አራት አስራ አምስት ሀያውን እየሰራሁት ነው።
አንተን አይደለም ስንት ነው ያልከኝ?
አስራ አምስት ሀያ እና አስራ አምስት ዘጠና አራት
አስራ አምስት ዘጠና አራት የትኛው ሊሳው ነው?
አስራ አምስት ሀያ እየሰራሁት ነው።
አስራ አምስት እና አስራ አምስት ዘጠና አራት አዎ
እሺ፣ አንዴ መስመር ላይ ጠብቀኝ።
እሺ።
ሚኪያስ ወይ ቤታ ወደ አትላስ ሜዳውን ከገበሬ እየሰራሁ ነው አይደለ?
አዎ አዎ
እኮ እሱ እኮ አሁን የስ- ምግቡን አውጥተዋል አይደል? አስራ አዎ ስምንት አዎ ምግቡን አውጥቼዋለሁ። አዎ ምግቡን እና በዛው አውጥቼዋለሁ። እዛው ይሄኛውን መስራት አትችልም?
መስቀል ፍላወር ነው የሚነሳው። መስቀል እኮ ፍላወር ነው፣ እዛ ነው የሚነሳው።
እኮ ገባኝ።
አረ ቤታ በእናትሽ መስቀል ፍላወር እኮ ነው የሚነሳው። እዚህ አካባቢ የሆነች እስኪ
ሚኪያስ ወይ ወጥቶልሃል። እሺ አመሰግናለሁ ቤታዬ።